ጤና ይስጥልኝ ጉዳይን የደወል ታክሲ መባላል ነው ምን ልርዳዎት?
ሄሎ
ሄሎ ጤና ይስጥልኝ ጉዳይዎን የደወሉት ምን ልርዳዎት?
እ እ
ጉዳይን የደወሉት ምን ልርዳዎት?
አይ ባለሙያ ምናምን ብለው እዛ ላይ ብዬ ነበር።
ምን አልን?
እኪ አይሰማም እዚህ ታክሲ ላይ ስለሆንኩ በቃ በኋላ ልደውል።
እሺ እሺ